ጤና ይስጥልኝ BGI ኢትዮጵያ ሮዳስ ነኝ። እባኮ ምን ልርዳዎት?
እባክሽ ከጎተራ ኮንዶሚኒየም ሪፖርት አድርገኝ ነበር ቅድም
እሺ
እ? ሪፖርት ተደ- አድርጋችሁልኛል? እባክሽ
አሁን ይቆያሉ?
ነበር- ምን ያህል ይቆያሉ? ጠዋት ነው
እ? ምን አሉኝ ደንበኛችን ጠዋት ነው ያሳወኩት።
እ፣ ስልክ ቁጥሩ ይነግሩኛል ልፈልግ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ አስር
አስር ሰላሳ ስምንት ሰባ ዘጠኝ
አ- አዎ ቅድም
አዎ አብጃ ኃይለ ማርያም አይደለ?
አዎ አዎ እ፣ መዝግቤ ይሎታለሁ ደንበኛችን እኮ አሳውቀዋል።
ወደሚመለክ- አዎ ወደሚመለከተው አካል አሳውቄያለሁ።
እሺ ጥሩ